ጤና ይስጥልኝ ተክለ ሃይማኖት ሆስፒታል ከአሪፍ ፔይ ነበር የምደውለው።
እሺ
ስሞትን ማን ልበል ደንበኛችን ይቅርታ። ምን ሆነ ደንበኛችን?
እኔን ያልሽው
አዎ ስሞትን።
ቴዎድሮስ
እሺ ደንበኛችን POS machine ኣችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበረ።
የተለያዩ POS ኦች ስላሉ ምናልባት አላወኩም። ሁሉም ላይ ነው የማይሰራው። Hello ምን አሉኝ ደንበኛችን?
ሁ- ሁሉም ላይ ነው የሌለው።
አዎ ደንበኛችን transaction እያየን አይደለም POS ኣችን ላይ ምናልባት ያጋጠመ ችግር ካለ
አይ ያልሰራ ችግር የለም።
ደንበኛችን ድምጾት ትንሽ ራቀ።
አዎ፣ አዎ።
ምን አይ፣ አሉኝ?
ካፕቴን ስላለው ድምፅ ጫጫታ አለ። ምንም እሺ ያጋጠመን ችግር የለም። እኔ ጋር የመጣ ምንም ነገር የለም።
እሺ ደንበኛችን ችግር ካለ ግን ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ፣ እሺ።
እሺ እናመሰግናለን። መልካም ቀን።